Hello.
ይቅርታ ይቅርታ መልሼ ደወልኩኝ። Hello እሺ እየሰማ ነው።
አ፣ በቃ ምንም እ፣ እኔ አሁን ጎፋ ነው ያለሁት። ምንም አይ እንትን ማይደርስልኝ ከሆነ ያሳውቀኝ፣ እኔም ወደ ቤቴ ልሂድ። እ፣ ይህን ብቻ ጠይቅልኝ። አሁን አስራ አንድ ሰዓት ከሆነ እዚህ ባንክም ይዘጋሉ፣ እዛም የኔም ጉዳይ ይዘጋል።
እህ፣ እስከ አስራ አንድ ሰዓት ማይደርስልኝ ከሆነ እኔም ተነስቼ ወደ በቃ ምንም ማድረግ አይቻልም። ወደ ወደ ቤቴ ልሂድ። ቢያንስ ያሳውቀኝ። እስከ አስራ አንድ ሰዓት እዚህ ከምቆይ እህ።
ቢያንስ የሚደርስልኝ ከሆነ እስከ አስራ አንድ ሰዓት ጠብቀዋለሁ። ባንክ እስከሚዘጋ እስከ- እስከ እንትን እስከሚሉ እሺ አይ የሚለኝ ከሆነ ግን በቃ በጊዜ ወደ ቤት እሄዳለሁ። ሂድ ባይለኝ እኮ ቢሮ ጠብቀው ነበር። ጎፋ ሂድ ስላለኝ ጎፋ ሄድኩኝ።
እሺ፣ እስከዛ ሰዓት እንደሚደርስ check አድርጌ ያሳውቅሃለሁ።
እሺ፣ እሺ።
እሺ